አብሮች ስል ልመዘገብ ፈልጌ ነበረ። ሁሉ ነገር ጨርሼ እንትን ብዬው እሺ
code we sent verification code to this via SMS ምናምን ብሎኝ ከዛ ምንም message አልገባልኝም።
እ፣ የ verification code message ነው ያልገባሎት። OTP አዎ አዎ አዎ።
Truecaller አለት እንዴ?
Truecaller የለኝም።
application ኡ የለውትም።
አዎ
እሺ እንደዛ ከሆነ የኔትወርክ ችግር ነው። ደጋግሞ ይሞክሩት፣ ይመጣል።
እሺ እሺ እሺ እሺ